ዋሽንግተን የህክምና ማዕከል።
አዎ ጤና ይስጥልን። ነገ ይሰራ ይሆን የኢሲጂ እና ኤኮ ለማሰራት ፈልገን።
እስኪ ስልክ ልስጦት ሌላ ማለት እሺ
እሺ ዘጠኝ ሰማንያ ስምንት
እሺ፣ አንድ ጊዜ አንድ ጊዜ እሺ
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
አይ አንዴ አንዴ አንዴ አንዴ እስክሪብቶ እየለመንኩ ነው። ዜሮ ዘጠኝ ሰማንያ ስምንት
እ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ አመሰግናለሁ።
እሺ ሌላ ቁጥር ይኖራቸዋል? ይሄው ነው።
ይሄ ነው ያለው።
እሺ እሺ thank you እሺ